ከዚህ ስለ ውበቷ ስንቱን ላውራ የሐረር ሊነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ በእናት ባባቷ ቤት በጥሩ ሁኔታ ያለ ቅዝቃዜን አድጋ በሞቅታ የብርቱካን ውሃን ጠጥታ ጭማቂ ሆና ተገኝታለች የልብ አስጨናቂ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ወጣቷ ጀጎል ነው ቤቷ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ወጣቷ ጀጎል ነው ቤቷ